Aynen sunuku. Of. Gottes Mutter.
Lena. Lena.
ሄሎ አይሰማም?
ይሰማል።
ሰላም ከችብች ነበር ደውሎት ከችብ-
አቶ የለም እነሱ ሌላ ቦታ ናቸው እ? ይሄው
እ?
ዋንት ነው
ሌላ ከሌላቸው
የሔዋን ስልክ ይሄ
አይደለም።
አይደለም?
አዎ
እሺ እሺ